hello ጤና ይስጥልኝ ሳፋ
ሰላም ነው እናት። ትናንት ማታ ብር ልኬ ይኸው እስካሁን አልገባም። እማ
ወዴት hello።
ነው የላኩት?
ወደ ቴሌ ብር ወዴት ነው የላኩት?
ከቻፓ ከቻፓ ወደ ቴሌ ብር ወደ ስልክ
የቴሌብር ስልክ ቁጥሮት የደወሉበት ነው?
አዎ የደወልኩበት ነው። ስልካቸው hello?
አይነሳም። በ- አዎ ይሄ የደወሉበት ይሄ ስልክ ነው አዎ። የደወልኩበት ነው።
መች ነው ቀን ቀኑ መች ነው?
ትናንት ማታ ላይ ነው የላኩት
እሺ ከምን ቤት ነው?
ከፍላበሻ
ፍላሽ ወደ ፍላ ከሆኑ እነሱ ጋር ይደውሉና አቶ ቢያስደርጉ የኛ የላኩ አይደለም ድሮ
ለም በቻክ በቻፓ እኮ ልከዋል ወደ ቴሌ ብር አውጥቷል ይላል ሂስትሪ ላይ ማ ሄሎ ሄሎ እ? አቤት history ላይ ይኸውልሽ history ላይ ዩዝ hello፣ ነው ብዬ የሰማሁት ስገባ ነው።
እና እንትን አዎ፣ ወደ ይላል- ቴሌ ይላል ብር ግን ማለት ነው ብዙ customer ኦች እንትን እያሉ ብዙ ምን?
customer ኦች እየደወሉ ነው እየተላከ አይደለም ወደ እኛ። የእነሱ system ላይ ነው ችግሩ ይደውሉና
እ።
approve ያስደርጉ እሺ እሺ አ- እሺ አይነሳማ ስልካቸው። እኔ እኮ ምን
አ፣ ደ- ደጋግሞ ይሞክሩ ወደኛ እየላኩ አይደለም እርሶ ብቻ አይደለም የብዙ customer ነው ያለው
እንዴ? እሺ በቃ እሺ።
እሺ መልካም